አረንጓዴ ነው አይደለ ወይ?
በኩም ልርዶስ
እ እ የትኛው ነው አልሽኝ?
ምኑ
እ
ምኑ
አይ አሁን የ የሆነ መስመር ላይ እንትን ብዬ ነበረ። አሁን ደውዬ በቴሌግራም ላክ በቴሌግራም ላክ ተብዬ
እሺ
እ የሆነ withdraw የተደረገ ነበረና withdraw ተደርጎ ግን የት እንደገባ ማለት ቴሌግራም እንትን ላይም አልመጣም። ቴሌብር ተጨማሪ ላይም የሚለው ውስጥ ይግቡና እ የባንክ transaction የሚል አለ
ትራንስ እዛ ውስጥ እኮ ገብቶ ባንክ ያገኛሉ።
ባ- ባንክ transaction የሚለው ላይ ማለት ነው withdraw ሆኗል፣ ግን ማለት ነው ወደ ቴሌብርም አልሄደም ላኩ የተባልኩ የተባሉት እርሱን ነው።
እኮ እሱን እኮ ልኬ ነበረ እኮ ቴሌግራም ላይ ቴሌግራም ላይ ልክ ያለውኝ
በቃ ማለት- ይታ- ሲስተካከል እናሳውቆታለን።
እንትን የሆኑ የ- አይ የትኛው ነው ምናምን ተብሎ አሁን ደግሞ ከዛው ላይ text ተደርጎልኝ እኮ ነው።
እኮ እዛው ላይ ነው መመለስ ያለቦት።
በ text ኡ የትኛውን